Hello
አቤት በአሪፍ ፔይ ብር አስተላልፌ ነበረ ወደ እናንተ ማ ወደ ሁሉ ምናለኝ?
ስፖርት ምን አለ?
በአሪፍ ፓይ- በአሪፍ ፔይ ወደ ስፖ- ሁሉ ስፖርትስ ብር አስተላልፌ ነበረ አካውንቴ ላይ ዜሮ ነው የሚለኝ ግን በአሪፍ ፔይ አዎ አሪፍ ፔይ ሳይሆን ይሄ ቻፓ ነው። እሺ
እና አሪፍ ፔይ በምንድን ነው የማገኛቸው ስልካቸው እን- እነሱ ሌላ ድርጅት ናቸው። እኛ ስለማናውቃቸው ወይ check አድርገው ይጠይቁ። እሺ
ስልካቸው በምናውቃቸው በምን አታውቁትም እኛ እኛ አናውቃቸውም። ይሄ ቻፓ ነው፣ ሌላ ድርጅት ነው።
እሺ እሺ